L'alphabet exactement comment le nom
ደውዬ ነበር ከዚህ በፊት እሺ ደንበኛችን መሀመድ አሚኑ አበላ እንትን ያ ኦስትሪ ውስጥ ገብቼ እሺ እንትን እኔ ስልኬ ሹት አያደርግም።
እሺ
ከዛ እኔ በካሜራ አንስቼ እ፣ በ- በቴሌግራም አድርጌ ልካለሁ ልኬላችሁ ነበር።
እሺ ደርሶናል ደንበኛችን በእኛ ደርሷችኋል?
በኩል አዎ አይተን ስንጨርስ ደውለን እናሳውቆታለን እሺ እሺ ምጤ